ጤና ይስጥልኝ። ኮድ አለ ከለሎኝ ነው።
ምን አሉኝ?
ኮድ ኮድ አለ ከም ብሎኝ ነበር።
የምን ኮድ?
ኮድ ሀበሻ ሀበሻ
እሺ፣ ምንድን ነበር? deposit ነው ወይስ
እ? ወደ ወይ ወይ ይሰማል። ወደ ቴሌብሩ ላ- ለማስገባት ከቴሌብር ወደ account ለማስገባት ምን ብሎኝ ነው ኮድ አልክም አለኝ።
ደውሎ እነሱን contact ያድርጉ። እሺ፣
እ?
እነሱን contact ያድርጉ። ሀበሻዎች ናቸው ያን የሚያሳውቁት።
እሺ
መልካም ቀን።